Neste minha ሄደን ነኝ እኮ ምንድነው ጤናሽ እኔ ትላንትና ሪፖርት አድርጌ ነበረ ብ- ከ quick ብር ዊ- ብር withdraw ብዬ እሺ processing ብሎ ቆሞ ነበረ።
እሺ እሱ ማታ ላይ ተመልሶልኛል።
እሺ ገብቶሎታል አዎ አሁን ደግሞ እንደገና ሌላ ሰላሳ ሁለት ሺህ ብር processing ብሎ ቆሟል እስካሁን።
እሺ ደንበኛችን ይሄን አላመለክቱትም አይደል አዎ እዛ- አይ ነው ቴሌ ቴሌ ብር ልኬያለሁ።
እሺ በዚህ ስልክ ቁጥር ነው ቴሌ እ ቴሌብር የሚጠቀሙት አዎ
እሺ ስሞቱ ማን ልበል ኤልሳቤት ጌታቸው
ስንት ብር ነው ያሉኝ ደንበኛችን ሰላሳ ሁለት ሺህ ሰላሳ ሁለት ሺህ ብር withdraw ነው አዎ
ከኩዊክ ብር ነው ያሉኝ አዎ
እሺ ቴሌግራም ላይ ልከውልናል screenshot ኡን ልኬያለሁ። አዎ
እሺ ማን በሚል ስም ነው
ኤልሳቤት ጌታቸው ኤልሳቤት ጌታቸው እሺ እያየሁልዎት ነው አንድ ጊዜ መስመር ላይ ጠብቁኝ ይቅርታ ደንበኛችን screenshot ኡን አላገኘሁትም።
ልኬያለሁ።
እም፣ በሌላ account ይሁን የላኩት ምናልባት ቃጮ ቃጮ የሆነ እንትን የ account አብላካት በሚለው ነው?
አብላካት አብላካት የማለት
አዎ ሰላሳ ስድስት መጨረሻ አዎ በእሱ አግኝቼዋለሁ።
እም።
እሺ ደንበኛችን ይታይሎታል፣ የሚመለከተው ክፍል እናስተላልፍሎታለን። እሺ ሌላ የምረዳት ነገር አለ? ስለደወሉ እናመሰግናለን። አገልግሎቱ ላይ ያሉትን ሀሳብ አስተያየት ከሚሰሙን ድምጽ ባለ አስቀምጥ። መልካም ቀን